እኔ ስልኝ ሪፖርት ወረዳውት
ሰላም ነው። እንትን ትላንትና deposit ያደርኩት እስካሁን አልገባም። በ SantimPay ልከውልን ነበር።
አ
ማለበት ስሞትን
ቴድሮስ
እ?
ቴ- ቴድሮስ መስፍን
ቴድሮስ መስፍን
አ ስልኩ ይሄ አይደለም።
የቴሌግራም ስሙ ማን ነው የሚለው?
አይደለም እህ በቴሌግራም ነው የምልከው።
አላኩም እንዴ?
አላኩም ግን ትላንትና deposit አድርጌ እስካሁን አልገባም። አሁን ነው የነገርኩሽ ያለው ነው።
transaction list የ ከቴሌ ብር የተላከሉት message አለ አይደለ?
አ እሱን screenshot አድርገው ቴሌግራም ላይ ይላኩልን።
እሺ እሺ እሺ።
ቴሌግራም